hello
hello ይቅርታ ተቋረጠ። የ driver ስልክ ልንገር አዎ ተቆረጠ። እሺ ንገሪ።
ዜሮ ዘጠኝ አስራ አምስት
እሺ ሀምሳ ስድስት
እሺ ሰማንያ
እሺ ሰማንያ ሶስት
ሰማንያ ሶስት አዎ ተስፋ ይባላል። ደውሉለት።
ተስፋ ባለው ዜሮ ዘጠኝ አስራ አምስት ሀምሳ ስድስት ሰማንያ ሰማንያ ሶስት አዎ አዎ እሺ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን